hello ሰላም ጤና ይስጥልን።
ሰላም ከ ChipChip ነበር የምንደውለው። ደስታ ኖት አይደለ? አራት ኪሎ ነጭ ሽንኩርት አዘውን ነበር ትላንት።
ያው አሪፍ ነው ወይ አይደለም ወይ ማለት አይቀየርም ወይ ለማለት ነው። ምን አልሽ? እንዴት ነሽ?
አራት ኪሎ ነጭ ሽንኩርት ትላንት አዘውን ነበር።
አዎ የት ወደ የት መሰለሽ? holiday
ገባኝ። አዎ በጣም ይቅርታ ግን ዛሬ ይሄ product አልወጣም የነጭ ሽንኩርቱ እና ነገ እንዲመጣሉት ነበር።
ነገ ነጭ ሽንኩርቱ ዛሬ አልወጣም የ product እጥረት ስላለ እና ነገ እንዲመጣልዎት ነበረ።
ኧረ ነጭ ሽንኩርቱ አዎ የብዙ customer እንትን ብሏል አለ የቀረና በአንድ ላይ ይመጣልዎታል ሲገባ። መልካም ቀን። እሺ ዛሬ የለም ሳለ በቃ ነገ ይምጣ። ምንም ማድረግ አይቻልም።
እሺ ነገ ይመጣልዎታል። እሺ መልካም ቀን።
ከነገ ግን አይለፍ እባክሽ።
እሺ እሺ ማ እሺ መልካም ቀን